ሌላው አማረ እስኪ ታገናኘኛለህ? Little China ከሆንክ
እዛ ነኝ።
እሺ ስልካቸውን አላነሳልኝ ስላሉኝ ነው።
ሄሎ
ሄሎ ጤና ይስጥልኝ አካባቢ ነበር የምደውልልሽ።
እሺ ትባላለች።
በዘጠና ሶስት ሀያ አራት ሰላሳ ሰባት order ታዛችኋል እንዴ? ከኛ
order አልተቀበልኩም።
አልታዘዛችሁም?
አዎ እሺ እናቴ check ለማድረግ ነው። እሺ አማረ ይደወልልሃል። አንዴ አንዴ ይደወልልሃል።